Hello ጤና ይስጥልን።
አብሮ ይስጥልን hello፣ አይሰማም?
እ፣ አሁን ይሰማኛል። ስኳር አዝዤ ነበርና አልደረሰኝም ልልሽ ነው። አልደረሰኝም።
ኮድ- ኮድ አልተላከልዎትም?
ተልኮልኝ ነበር እሱ መቼ ነበር? ትናንትና ነው ዛሬ?
ማታ ሌሊት።
ትላንት አዎ ያዘዝኩት በአስራ ሰባት ነው June አስራ ሰባት ሌሊት ላይ ትናንት ማታ ሌሊት ላይ ልከውልኝ ነበረ ኮዱ። ግን ዛሬ ምንም የደወለልኝ ሰው እንዳልተደወለልኝም
Okay። የት ነበር location ኖት?
ካራቆሪ ባዴ ነው ያለው።
እሺ፣ አንዴ ልደውልልዎት መልሼ።
እሺ እሺ እሺ።